ልጅ hello hello hello መሰረት ነኝ። መሲ አቤት። ገዛኸኝ እኮ ነው order ኡን ያዘው ሳሚ። ሰባ አራት ዘጠና ሁለት ስንት አልከኝ? መሲ ሰባ አራት ዘጠና ሁለት ሰባ አራት ዘጠና ሁለት ምን ሆነብህ? pin አድርጊልኝ መሲ። እሺ ሻይ ላላ ኧረ በደንብ ይሽ እስጢፋኖስ ነው የሚሄደው። please እሺ፣ ችግር የለውም አይዋ። የሆነ አስቴት ደግሞ አድርጊበት ሩቅ ነው። በስመ አብ ቻው። በቃ ፒኑን አየዋለሁ። እሺ